and I it's been very similar though.
እንዴት ነው አቀባበሉ?
እ
እንዴት ነው የምንቀበለው? የሰራነውን ገንዘብ እንዴት ነው አቀባበሉ?
የሰራነውን አዎ እንዴት ነው የምንቀበለው ነው። እዛ ላይ አሁን ቤቲ ላይ የሰራው ድል
እሺ እንዴት ነው የምቀበለው? ወደ አካውንቴ እንዴት ነው የምላከው?
ዊዝዶ አድርገህ ነው?
ነው አይደለ?
አዎ ከዛ
ዊዝዶ ታደርግና ከዛ ያስመርጣል። በቴሌ ብር ነው በ- ወደ ባንክ ወዴት የሚለውን ያስመርጥህና ከዛ አካውንት ቁጥር ታስገባና የብሩን መጠንና አካውንቱን አስገብተክ ዊዝዶ ስትለው ይወጣልሃል።
አዎ፣ ወደ ራሴ ይገባልኛል ማለት ነው።
አዎ ሞክረውና እምቢ ካለክ ከሱቅም መቀበል ከፈለክ voucher የሚለዋን ትመርጣታለህ።
Okay።